ሰላም ጤና ይስጥልን። ChipChip ባኮምን ልርዳው
ታላሽ ታላቅ ቅናሽ ብላችሁ ኢንስታግራም ላይ አይተን ነበር።
እሺ
ሽንኩርት፣ ፓስታ እና ቲማቲም ፈልገን ነበር።
ይቻላል። ChipChip application አሉት?
application ኡ የለኝም።
መጀመሪያ ChipChip application የሚለውን ከ store ላይ ወይ ከ Play Store ላይ ያውርዱ።
እሺ ካወረዱ በኋላ ነው order የሚያደርጉት። በግልዎት ማዘዝ ይችላሉ፣ በ group ማዘዝ ይችላሉ። ግን በጣም ቅናሽ cheap የሚባለው ዋጋ በ group ሲሆን ነው እና በ group ማዘዝ ይችላሉ። መጀመሪያ ግን application ኡን ያወረዱ Chip application እስከ ስንት ኪሎ ይቻላል?
minimum አንድ ኪሎ maximum ሰባ ስልሳ ኪሎ ማዘዝ ይችላሉ።
እሺ እሺ፣ thank you።
ይቻል ይሞክሩት። እሺ እሺ ቻው።